hello hello ጠና ሀበለኝ
okay፣ አማርኛ ትችያለሽ?
አክሱማዊት ride ነው።
እ አክሱማዊት ride
እ ride አለ።
አዎ። ከየት ነው መነሻ?
እዚህ ምን አልጋ ቤት ልበል፣ አለም ፔንሲዮን ታውቂያለሽ?
የት አካባቢ ነው?
specific ቦታውን አላወቅኩም።
አለም እ?
አለም ፔንሲዮን አላወቅኩትም።
okay፣ አለም ፔንሲዮን ይላል እኮ። specific እ፣ እንትኑን ልጠይቅ እሱን እሺ ሰፈሩ እ እሺ፣ ሰው ይጠይቁና ይንገሩኝ።
እሺ እሺ